ጤና ይስጥልኝ።
አብሮ ይስጥልኝ ማህሌት እባላለሁ ከአሪፍ ፔ financial technology ነው የምደውልልዎት።
ከምን አሪፍ ፔ financial technology
እስ
አቶ ኃይሌ ጌቱ ኖት?
አዎ
እሺ አቶ ኃይሌ ጌቱ የደወልልዎት የ
እሺ እለ እለ ሶስት ነጥብ ዜሮ ዝግጅት ዝግጅቱ አሪፍ ፔ በሚሰጠው አገልግሎቶች ላይ የሚጨምራቸውን እንዲሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ስለሆነ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው የሚካሄደው። ቀደም ብለው መጥተው ቦታ እንዲይዙን መክራለን።
ኔትወርክ በደንብ አልሰማው። መች ነው? እሺ
ቦታ ይለመኛል
እለ የስላስመውታል
ቦታ ቦታ የት ነው? ሄሎ